አምላክ ላይ ልሳቤት ቆጥሮኗል መለየት እነጠለኝ ክፉ ዘመን ከምወዳት ባለቤት ቀን ብሎ እስክንገናኝ ያረግሽልኝ የእምነት ቃልሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ ካለፉበት ቦታ ሲደርሰኝ ደብዳቤ ይረበስ ጀመረ ቅር ያለው ልቤ ወይ ያልመጣ ነገር አቋርጬ ዱሩን ዝጎኖች ተጣልተው ሰበሩት ድንበሩን ዳላክ ላይ ልስራ ቤት ቁርጦኗል መለየት ነጠለኝ ክፉ ዘመን ከምወዳት ባለቤት ቀን ብሎ እስክንገናኝ ያረግሽልኝ የእምነት ቃልሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ በዝሆን ጸብ ሲጎዳ ሳር ዝም አይልም ያያል እግዜሩ አይሻለሁ በቀለበቴ እስኪያበቃኝ እኔ ለቤቴ እንዳልከዳሽ ቃል አለብኝ እንዳልከዳሽ እንዳልከዳሽ ቃል አለብኝ እንዳልከዳሽ እንዳልከዳሽ ቃል አለብኝ እንዳልከዳሽ እንዳልከዳሽ ቃል አለብኝ እንዳልከዳሽ ዳላክ ላይ ልሳ ቤት ቆጥኗል መለየት ነጠለኝ ክፉ ዘመን ከምወዳት ባለቤት ቀን ብሎ እስክንገናኝ ያረግሽልኝ የእምነት ቃልሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ ዳላክ ደሴቱ ላይ አይቻን መርከብ በማዕበል ተይዛ ሲያስጨንቃት ወጀብ እንስት ሕፃን ይዛ ቆማ ከመርከቡ ለአምላክ ብትነግረን ጸጥ አለ ወጀቡ። በይ እንዲህ ነው ህልሜ ሲፈታ ለሕፃን ነፍስ ይራራል ጌታ አትሙት ብሎት ያለ ኃጢአቱ መዳን ሆነ ለመርከቢቱ ቂም አውቆ ልቡን አይረዳም እስከሚደርስ ፍሬያችን ላዳም ካስተማርሽው ፍቅርን በጊዜ አይሻለም ወይ በሱ ጊዜ እንዳልከዳሽ ቃል አለብኝ እንዳልከዳሽ እንዳልከዳሽ ቃል አለብኝ እንዳልከዳሽ